ሄሎ ሄሎ
አቤት Hello፣ አቤት ሰላም ጤና ይስጥልኝ። እ በስልክ ተደውሎልን ነበረ። ከቢስ ቤት ነበር የምደውልልህ።
አዎ አዎ አዎ፣ እና ትኬት እንዲታረምልህ ጠይቀህል ነበር አይደለ? ደውለህ አ ይኸውልህ፣ ደንበኛችን ትኬቱ ከሰላሳ ቀን በላይ ሆኖታል እና እሺ ከሰላሳ ቀን በላይ የሆነው ትኬት ደግሞ ያው እንደምታየው መ- መ- ትኬቱ ላይ ይላል አይደለ? አገልግሎት አይሰጥም ይላል።
እና ሰላሳ ቀን በላይ እኮ አልሆነውም። ትናንትና ነበርኩ ሶስት game ትናንት ሁለት game ከትናንት ወዲያ ሁለት game ትኬቱ ከተቆረጠ ሰላሳ እ።
ሰላሳ ቀን ሆኖታል። አ?
ስ- ትኬቱ ተቆረጠ። አዎ ትኬቱ ከተቆረጠ ሰላሳ ቀን ሆኖታል። ያ አዎ።
ማለት ከስርም ይላል እኮ ትኬ- ትኬቱ ከተቆረጠበት ቀን ጀምሮ ነው የሚቆጠረው። ሰላሳ ቀን ነው valid የሚሆነው።
ኦ፣ ከአንድ ወር በላይ የሆነው አያገለግልም ነው።
አዎ ለዛ ምን ማይ- ለዛ ትኬቱ አገልግሎት አይሰጥም። እሺ ለዛ ነው እና እንደዚህ አይነት ጨዋታዎች ስትመድብ እያየ ቀኑን መድብ። እሺ እ፣ እሺ እሺ እናመሰግናለን። ደንበኛችን መልካም ቀን ይሁንልህ።